የአማራ ብለን እንዴ ቆይ መልሽ ይደውልሽ ሁሉንም ታረክብላለች።
ሄሎ ሄሎ ጤና ይስጥልኝ።
አቤት።
ከችፕችፕ ነበር የምንደውለው። ከችፍችፍ
እሺ እ፣ ፓፓያ order አድርጎ አልመጣለትም አይደል?
እ፣ ነገ የት እንላክሎት ሎኬሽን?
ስለዚ ሎኬሽን ነገ የት እንላክሎት ፓፓያውን?
location እኮ ሞልቻለሁ።
የት ነው? ያው check ለማድረግ ያለው አስሩ ኮንዶሚኒየም እ፣ ወደ ደግሞ አንድ ጀርባ ጀማ።
በሰራ መስጊድ አድርጎ አስሩ አስሩ ኮንዶሚኒየም እሺ ነገ እንልክሎታለን። ችፕችፕን ስለተጠቀሙ እናመሰግናለን። መልካም ምሽት።
ስላልሽ
እሺ ነገ እንልክሎታለን።
እሺ እሺ እሺ ችፕችፕ ስለተጠቀሙ እናመሰግናለን።
ዛሬ መልካም ነበር ምሽት።
እንደ ዘን እንትን አዎ አዎ ዛሬ ነበረ product ስላልነበረን ነው ያልናክሎት።
እ፣ እሺ በቃ እሺ መልካም ምሽት።